እሺ ሎቤሽ ሳቢ ነኝ።
ቤርሳቤ ኧረ እንደው ስለፈጠራችሁ ጨምሩልን እባካችሁ። እንዴ መቶ ሀምሳ ጊዜ ለሪፖርት እናድርግ እንዴ?
ምንድን ነው ኧረ በስመ አብ እንዴ ዲያክሮስ ነው የሚለው እዚህ ጋር ግን ሜታ ስደውልለት ሀያ ሰባት ለማን ነገር ሀዲስ ነው?
ዜሮ ዘጠኝ አሁን ላይ ሶስተኛ ሰው መት ነኝ ታዲያ ስልክ እንደተነሳ እንዴት ይጮሃል? እኔ ምን አውቃለሁ ስለዚህ እኮ ወሬ ማን ያወራው?
እሺ፣ እሺ ለማና ወይ ስሙ ስናደር ስማቸው ሁሉ ጠፋት። እሺ ሀያ ሰባት ዜሮ ዘጠኝ እሺማ
ሰባት ዜሮ ዘጠኝ እሺ የሚያንተ አዎ ጃክሮስ ነው የሚለው እሷ ግን ሜታ ከሜታ ደግሞ በኮብሉ ገብተ በዚህ በተቃራኒው እንትን ባለበት ነው የሚለው በ- ወደ ግራ ታጥፋ ወደ ቀኝ ታጥፋ ይላል። ብቻ ግን ከሜታ ያልፋል። ሜታ በይው በሜታ ለኪ እናድርግልኝ እስኪ በሜት ታደርግልሃለኝ እስኪ ወዴ እሺ ይልሃለኝ ይቅርታ እሺ
ችግር የለውም እሺ